hello hello hello ጤና ይስጥልኝ ሀሚድ ነኝ ምትዳ ሰላም withdrawal request አድርጌ ነበር ቅድም ምሳ ሰዓት ላይ እና እስካሁን አልገባም። ደጋግሜ ደወልኩ።
okay ወደ ንግድ ባንክ ነበር
አይ አቢሲኒያ
በካ- በቻፓ
አ እሺ check ላርግል በዚህ ቁጥር ከሆነ አ ቆይቷል። ወደ ምሳ ሰዓት አካባቢ ነው ቅድም ጀምሮ ደጋግሜ ስለደው አ ዛሬ እሁድ ስለሆነ ወደ ባንክ የሚደረጉ transaction ኦች delay ያደርጋሉ
okay።
ለዛ ምን ነው አለ?
የቆየብህ ለዛ ነው
CBE ብር አለ ሌላ አማራጭ ሌላ አማራጮች አሉ በሳንቲም ፔ ብትጠቀም ያሉ አማራጮች ይሰራሉ ፈጣን ናቸው
okay። እስኪ ቀጣዩ እንትን ለዋለ እስኪ እኛውን check ታደርግልኝ።
እሺ፣ ይሄኛውንም ሪፖርት ይደረጋል ግን ያው በእነሱ side ነው response የሌለው
okay። አይ በቻፓ ቅድም ሳይድ አድርጋለሁ ማለት ነበር ነው ግን አዎ፣ አዎ። ቻፓ እሁድ ስለሆነ ብዙ ነገሮች ድጋሚ።
እ፣ ሊስተጓጎሉ ይችላሉ።
okay።
ለዛ cancel ነው።
አድርጌ ድጋሚ እንትን ብሎ ይቆያል ወይ?
cancel ማድረግ የምችል አይመስለኝም። cancel okay።
ማድረግ አችልም። አዎ፣ okay።
still እንትን ነው ወደ ቢኒያም እ፣ ይማም አይደል?
አ አዎ፣ still እ፣ processing ላይ ነው ያለው። ብዙ ጊዜ ሁለት ለሁለት ሰዓት ነበረ የሚቆየው። እ፣ ቅድም እ፣ ከደወልክ ቆይታል። like አይ አልፏል። ቅድም ሁለት ጊዜ ደውያለሁ። already ስድስት ሰባት ሰዓት አካባቢ ነበር request ያደረኩት እና አዎ፣ አዎ።
ወደ አራት ሰዓት ሆኗል። almost
okay። አዎ፣ ትንሽ እ፣ ይዘገያል ይመስለኛል። ለዛ ነው okay
ለባ- የባንኩ system ለዛ ነው እንትን የሚለው እሁድ ስለሆነ ማለት ነው።
okay። ስለዚህ ልጠብቃቸው ወይስ?
አዎ አዎ እንደዛ አድርገው።
okay እሺ እሺ እሺ እሺ እሺ፣ thank you።
እሺ።